ሰላም ጤና ይስጥልኝ። ቺፕ እባክዎ ምን ልርዳዎ።
ይቅርታ እንትን ትናንትና create የተደረገ group ነበረ ማለት invite ተደረገ።
በዚህ ቁጥር አይ እኔ አይደለውም create ያደረግኩት invite ነው። link ነበር የተላከልኝ።
ገባኝ። ይወጣል። order አድርገዋል። ዞሮ በዚህ ቁጥር
አዎ፣ አዜብ በዚህ ቁጥር ይሁን። አዎ፣ አዎ፣ okay። ምን ነበር product ኡ? ቆንጅት group ላይ ነው።
አዎ።
ምን product ኡ ቲማቲም?
ሶስት ነገር እንትን ብያለሁ፣ ግን አንድ ማካሮኒ out of stock እያለኝ ነው። ሁለቱ እንትን ብለዋል ከፍለዋል።
ማካሮኒ አላስገባሁትም። ድንች፣ ሽንኩርትና ቲማቲም።
አዎ፣ አዎ፣ ማካሮኒውን out of stock እያለኝ ያለው
okay፣ እሺ። ማን group ላይ ነው ማካሮኒ?
ቆንጆ ቆንጅት እ፣
ቆንጅት እኮ ማካሮኒ የላትም።
link ልካልኛለች የማካሮኒ እ፣ ውይ የላትም። ድንች ሽንኩርትና ቲማቲም ነው ያላት ቆንጅት።
አቮካዶም ነበር እሱ ሞልቷል ይለኛል
የቆንጅት ነው?
እ፣
አይ የላትም ቆንጅት።
ገርጂ አላት ምናልባት ሌላ ቆንጆ ይኖር ይሆን ሌላ ተመ